ጤና ይስጥልን ላይን አዲስ hello hello hello ጤና ይስጥልን ሰላም ወት ሰላም እንዴት ነህ አለን የሃንጋሪ scholarship ምናምን አለ ሲባል ሰምቼ ነበር። እናንተ ጋር
አዎ
እ ይኖራል? በምን ያ- ምንድን ነው መስፈርቶች?
እ፣ ማለት tuition ኑ በ semester በሀ- እ?
ምን አልከኝ እ፣ በ high school ዲግሪ ይቻላል? በአስራ ሁለተኛ ክፍል ማለት ነው።
አዎ twelve already እንትን ካመጣ
አዎ፣ ውጤት ውጤት እስከ ስንት ካመጣ ነው?
አዎ ትችላለህ
አ፣ ምን ያክል ማ- የማለፊያ ውጤት ስንት መሆን አለበት?
እዚህ ማለፊያ ውጤት ሲያመጣ እ? እ?
ለዚህ ለኢትዮጵያ ማለፊያ ውጤት ማምጣት ይኖርባል በቃ እዚህ ማለፊያ ካመጣ ትችላለህ አ፣ አይ ማለፊያው ከሌለ ክ- ሊሆን አይችልም ማለት ነው።
አዎ ማለፊያ መምጣት አለበት ዋይ ጥሩ በቃ እሺ፣ thank you እሺ።